ሄሎ
ሄሎ
Hello ይስጥልኝ።
Flintstone Home ነው?
አዎ ምን ልርዳዎት?
ምን ነበር እንትን ነበር አክሲዮን ያላችሁት የነበረው እህ
እ፣ የት ቦታ ነው?
አዲስ አበባ ላይ ነው። አሁን ማስታወቂያን የለቀቅነው። ሲጀመር አ።
እንደውልዎታለን። ሐምሌ አንድ ላይ ነው ሽያጭ የሚጀመረው።
መቼ ነው የሚጀምረው ሽያጭ?
ሐምሌ ሐምሌ አንድ ላይ ሐምሌ አንድ ነው የሚሽ- የሚጀምረው?
አዎ አሁን ስሞትና ስልኮትን ይዛለው ደውልልዎታለሁ። ያኔ
እሺ እንትን በሉ እ፣ ታሪኩ ብለው ያዙሽ።
ታሪኩ አዎ፣ ምን ላይ ነው በ- ስለኛ የሰሙት?
እ?
ምን ላይ ነው ስለኛ የሸም- የሰሙት?
አዎ በእንትን ነው በማስታወቂያ ነው የሰማሁት ያለው ቲቪ ነው ሬዲዮ?
በቲቪ።
እሺ እንደውልልዎታለን ሐምሌ አንድ ላይ እሺ ሐምሌ አንድ ደውሉኝ።
እሺ።
እሺ ከሀያ ሺህ ብር ጀምሮ ነው አልም አክሲዮን የሚለው?
አዎ ከሀያ ሺህ እስከ ሁለት ሚሊዮን ድረስ
እሺ እሺ እናትዬ እሺ።
እሺ